Hello ሰላም ነው እናት ሰላም አለ እንትን ነበር normal ስልክ ቁጥር ይኖራቸዋል ከውጭ ሰው ሊያናግራችሁ ፈልጎ ይሄኛው ቁጥር አይሰራላቸውም ከዛ አሀ የውጭ የመስመር ስልክ ነው የፈለጉት አዎ የመስመር ስልክ ወይ የሞባይል
እሺ text አደርግሎታለሁ ማን ልበል ስሙት እሺ ልዑል እሺ ምን ላይ ነበር ማስታወቂያችን የሰሙት
ደውሎ ነው የነገረኝ ወንድሜ ነው ውጭ ነው ያለው እ በዚህ ቁጥር ደውለህ ትክክለኛ ቁጥራቸውን እስኪ አምጣ እንትን በልልኝ ብሎኝ ነው እሺ እሺ አሁን እልክሎታለሁ እሺ በቃ በዚህ ቁጥር ላኪልኝ እሺ እሺ